¿Aló? Hello. ¿Quién es? Hello.
ሄሎ
Hello. Ahí estamos.
ድምፅ ትንሽ Hello.
ትንሽ የኔ ድምፅ እሺ፣ ይጨምር።
ሄሎ።
ሄሎ እሺ፣ እንዴት ነሽ? ሄሎ
ሄሎ
አሎ፣ ሄሎ አይሰማም? Hello
Hello Hello። አቤት፣ አቤት።
እሺ ትንሽ ድምፅሽን ከፍ አድርጊና መነጋገር እንችላለን።
እሺ፣ እንዴት ነሽ? ሰላም ዋልሽ? Hello፣
እ Hello አሁን አይሰማም?
አዎ ከአንቺ ይመስለኛል ችግሩ። ትንሽ ድምፅሽ ራቅ ያለ ነው እየተሰማ እሺ፣ አሁን እሱ አይሰማም?
እ
አሁን አይሰማም?
አዎ ትንሽ ይሻላል አሁን። እሺ እሺ፣ እንዴት ነሽ? እ፣ አንድ ነገር ላማክርሽ ፈልጌ ነበር።
እሺ ግን አሁንም እስቲ መመልሰሽ ትደውይልን ወይንም ድምፅሽ እንትን ማለት አልቻለም። እየ- አሁን አሁን Hello
እሺ እሺ ቆይ አንዴ አንዴ ጠብቂኝ። እሺ እንትኑን ስጠኝ እስኪ ይሄን ስጠኝ። ይሄን ይሄ earphone earphone እየተሰማኝ አይደለም። Hello
እንዴት ማለት ነው? አይሰማም?
አዎ አሁን ይሰማኛል።
ከንቺ ነው ማለት ነው። እሺ እሺ እ፣ አንድ ምክር እ፣ አገልግሎት ወይም ፈልጌ ነበርና ሳማክሩኝ ጊዜ ነው የደወልኩልሽ።
እሺ እንዳይደረሽ ሺልድ ነው። እኔ ቤዛ ምን አልሽኝ?
ከበደ እባላለሁ። የደወልሽው የኢትዮ ሊጋል ሺልድ ነው። እኔ ቤዛ ከበደ እባላለሁ። እ፣ የደወልሽበት የጥሪ ማ